ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ምን ልርዳዎት።
ጤና ይስጥልኝ።
አብ- በሁሉ ስፖርት cash out የተደረገ እስካሁን አልገባም።
እሺ መቼ ነበር የሞከሩት?
አሁን ከአንድ ሰዓት ምናምን በፊት እሺ ከዚህ በፊት ደውለው እኛ ጋር አስመዝግበው ነበር?
አላስመዘገብም።
እሺ ምን ያህል ብር እንደሆነ ይንገሩኝ።
አራት መቶ ሰባ ብር
እሺ ደንበኛችን ከሁሉ ስፖርት ወደ ምን account ኦት ነበር withdraw ያደረጉት?
ቴሌ ብር።
እሺ ቴሌብሩ አሁን የደወሉበት ቁጥር ነው?
አዎ እሺ ስሞን ይንገሩኝ።
ጸጋ ታደሰ
ጸጋ ጸጋ ታደሰ እሺ ደንበኛችን የሰጡን መረጃ በእኛ በኩል መዝግበናል። አሁን ደግሞ እኛ በምንሰጠው ስልክ ቁጥር screenshot አንስተው ቴሌግራም ላይ ይልኩልናል።
እሺ
ቁጥሩን ይያዙ
እሺ
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ
ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አምስት ሺህ ያለው እሺ ሌላስ ነገር አለ?
ምን ትበል እሺ ለደወሉኝ እናመሰግናለን። ቀጥሎ ከሚሰጡ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ አመሰግናለሁ።